ጤና
ይስጥልኝ አምስት ከቤት ወደ
እሺ ምን ነበር?
ፈታ ሬስቶራንት ኖት?
አዎ አዎ አዎ
አዲስ የቪዛ የመለያ ቁጥር ልከን ነበር። text ገብቶልዎታል?
አላደረሰኝም እኮ
እሺ ልንገርዎት ያሉት አሁን
እ፣ እስቲ ቆይ አንዴ። እሺ አምስት ኪሎ ነኝ።
እሺ።
ኪሎ ነኝ። ቶሎ በል ይላል። የለም። እም? ንግሽ
አርባ ሄሎ?
ዘጠኝ
አርባ ዘጠኝ
ይሰማኛል አይሰማዎትም?
አርባ ዘጠኝ አርባ ዘጠኝ ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት
ሀምሳ ሁለት ሀምሳ ሁለት
ዜሮ ስድስት ዜሮ ስድስት የአዲሱ አርባ የቪዛ ዘጠኝ?
ደንበኛ ስለ እሺ አርባ ዘጠኝ ሀምሳ ሰባት ሁለት ዜሮ ስድስት
ነው። እሺ መልካም ቀን።
እሺ thank you።